ክቡራትና ክቡራን አድማጮቻችን ይህ ዜና የሚተላለፍላችሁ የአፍሪቃ ጳጳሳት ሲኖዶስ ከሚካሄድበት ቫቲካን ውስጥ ከሚገኘው ጳውሎስ ስድስተኛ አዳራሽ ነው። ሊቀ ጳጳሳት ዘካቶሊካውያን ኢትዮጵያ ብፁዕ አቡነ ብርሃነ ኢየሱስ ሱራፍኤል ለአድማጮቻችን ማብራሪያ እንዲሰጡ ጠይቂያቸው ነበረ። ብፁዕ አባታችን ንግግር ባደረጉበት ጊዜ ከትናንትና ወዲያ በአፍሪቃ ህብረት ዋና ጽሕፈት ቤት የቅድስት መንበር ቋሚ ታዛቢ እንዲኖር ለሲኖዶሱ ሀሳብ አቅርበዋል። ሀሳቡ በሪፐብሊክ ደቡብ አፍሪቃ የደርበን ጳጳስ ብፁዕ አቡነ በሪ አሌክሳንደር አንቶኒ ውድ ጨምሮ በርካታ ጳጳሳት ደግፈውታል። በህብረቱ የቅድስት መንበር ቋሚ ታዛቢ አስፈላጊ ነው የሚሉበት ምክንያት ምን ይሆን?
እርግጥ ነው በእውነቱ የቅድስት መንበር ቋሚ ታዛቢ ብቻ ሳይሆን ቋሚ መልእክተኛ በአፍሪካ ህብረት እንዲመደብ ነው እኔ ሀሳብ ያቀረብኩት። ምክንያቱም አሁንም በኢትዮጵያ ያሉት የቅድስት መንበር አምባሳደር ታዛቢ ናቸው። ሆኖም እኔ ያልኩት ቋሚ መልእክተኛ ቢደረግበት መልካም ነው ያልኩት የአፍሪካ አገሮች በአፍሪካ ህብረት ውስጥ በመሰባሰብ አሁን በዓለም አቀፍ ደረጃ ትልቅ ተሰሚነት እያገኙ ነው። ያላቸውንም የጋራ ህብረት እያጠናከሩ ነው። በዛ ላይ ደግሞ የአፍሪካ አህጉሮች ብቻ ሳይሆኑ የአውሮፓም፣ የእስያም፣ የአሜሪካም፣ የደቡብ አሜሪካም፣ የኦሲያንያም ሰዎች ስላሉ ካቶሊክ ቤተ ክርስቲያንም በነዛም አካባቢ ትልቅ ተጠሪነት ስላላት በአፍሪካ ህብረትም ቋሚ መልእክተኛ ቢኖር የካቶሊክ ቤተ ክርስቲያንን አቋም ከመግለጽና ከመጠቆም ወይም ደግሞ ከማስረዳት ይበልጥ በዛ ውስጥ የሚሰሩትን ካቶሊካውያንም የእኛን ምእመናን ሊያሰባስቡ ይችላሉ። የካቶሊክ ቤተ ክርስቲያንንም ትምህርት በማህበራዊም ሆነ በኢኮኖሚም በፖለቲካም በባህልም ያለውን ትምህርት ማስተማር ይችላሉ፣ ማስተላለፍ ይችላሉ እና ለአፍሪካ የሚበጀውንም ደግ የሆነውን በጎ የሆነውን ነገር መናገርና ለአፍሪካ ድምፅ መሆን ይችላሉ ከማለት የተነሳ ነው ይሄንን ልዩ መልእክት ያቀረብኩት እኔ። ስለዚህ ይሄም ደግሞ የቅድስት መንበር ቋሚ መልእክተኛ ይመደብ የሚባለውን ሌሎችም ጳጳሳት የደገፉት ካቶሊክ ቤተ ክርስቲያን በሌሎች ዓለም አቀፋዊ ጉባኤዎች ላይ ቋሚ መልእክተኞች እንዳላት፣ ለምሳሌ በኒውዮርክ በተባበሩት መንግስታት እንዳላት፣ በጄኔቫም እንዳላት እንዲሁም በአፍሪካ ህብረትን ቢደረግ የበለጠ አገልግሎት ትሰጣለች ከሚል ነው።
ግርም ነው። አባታችን ብፁዕ አቡነ ብርሃነ ኢየሱስ ለስድስት ቀናት ያህል በተካሄደው በዚሁ የአፍሪቃ ሲኖዶስ እስካሁን ድረስ ወደ 88 የሚጠጉ ተናግረዋል እና እሱ ለስድስት ቀናት በተካሄደው በዚሁ ሲኖዶስ ምን ተመለከቱ? ምን አስተያየት አለት? የስድስት ቀናት አጠር ባለ መልኩ ሲያዩት በእውነቱ የሚያስገርም ሁኔታ ነው። መቼም አፍሪካ ትልቅ አህጉር ነው። አፍሪካን አውቃለሁ ለማለት እኔ ድፍረቱም የለኝም እውቀቱም የለኝም። ግን ከልዩ ልዩ አፍሪካ አካባቢ መጥተው እዚህ በጉባኤው ላይ አካባቢያቸውን ወክለው በግልም ሆነ በጳጳሳት ጉባኤ በሚናገሩበት ጊዜ ብዙ ትምህርት አግኝቻለሁ እኔ በየቦታው ያለውን በአፍሪካ ጉዳዮች ላይ ያለውን መቆርቆር ሰምቻለሁ። አፍሪካ ብዙ ጥሩ ጥሩ ባህሎች አሏት። ያ መጠበቅ እንዳለበት እንዲያውም አንደኛው የቤተሰብ ጉዳይ ላይ ሲናገሩ ከአውሮፓ አንዳንድ እንዲያውም የማይሆን መርዝ እየተረጨ ነው ባህልን ለማርከስ መርዝ እየተረጨ ነው፣ አፍሪካ መጠንቀቅ አለባት ብለው በሚናገሩበት ጊዜ ሁሉ አፍሪካ ብዙ ባህልና ሀብት ያላት አህጉር መሆኗን ልረዳች እያለሁ፣ ሌሎቹም ደግሞ ሕዝባቸውን ወክለው የሕዝቡን ትርታ ይዘው የመጡ አሉ። አሁን ለምሳሌ በዚህ በኮንጎ በሚባለው አገር ቡካቡ የሚባለው አካባቢ ያሉት ጳጳስ ጉባኤውን አቋርጠው ሊሄዱ ተገደዋል። ይህም የሆነው ምንድን ነው? በዛ አካባቢ በተፈጠረው ግጭት ከቤተ ክርስቲያናቸው አንዱ ተቃጥሏል። ካህናት ታግደዋል። ህዝብ ተቸግረዋል፣ እየተሰደደ ነው። ያ እንግዲህ የሆነው ለምንድን ነው? በዛ አካባቢ የአፍሪካን ሀብት የሚከፋፈሉ የራሳቸው ፍላጎትን ለማርካት የሚሯሯጡ ብዙ ድርጅቶችና ብዙ አገሮች አሉ። በዛ አካባቢ ያለው ማዕድን ወስዶ ለራሳቸው ለማድረግ ያ በሚደረግበት ጊዜ የአካባቢው ህዝብ ችግር ላይ ነው ያለው። ከዛ ከሀብት ምንም ተካፋይ አይደለም። እንዲያውም የሚደርስበት ጦርነት፣ ችግር፣ ስቃይ፣ ስደት ነው። እና እሳቸውም እኔም ወደ ህዝቤ እመለሳለሁ ብለው ፍቃድ አስፈቅደው ጉባኤውም አይዞት እግዚአብሔር ከእርሶ ጋር ይሁን ጸሎት እናደርጋለን በማለት ሸኝቷቸዋል። እንዲህ እንዲህ አይነት ሁኔታዎች እየተገለጹበት ያለ ጉባኤ ነው እየተካሄደ ያለው።
በስሜና በአድማጮች ስም አመሰግኖታለሁ።
እኔም ደግሞ በእውነቱ እግዚአብሔር ይባርካችሁ ላለው የዚህ የቫቲካን ሬዲዮ በዚህ ሰሞን በሁሉ ቋንቋዎች በብዙ ቋንቋዎች በዓለም ባሉ ቋንቋዎች ሁሉ እያስተላለፉ ነው። ዛሬም እንዲያውም የቅድስት መንበር የዚሁ የመገናኛ ብዙኃን ኃላፊ የሆኑ ተናግረዋል። መገናኛ ብዙኃን በዓለም ላይ ትልቅ ድርሻ ያለው ነው። ትልቅ ስራ መሰራት አለበት። በአፍሪካም ደረጃ በዚህ በመገናኛ ብዙኃን የሰለጠኑ በተለይ በስነ ምግባራዊ መንገድ ይህንን የጋዜጠኝነትም ሆነ የጸሐፊነትን ሙያ የሚካፈሉ እንዲሰለጥኑ ሲሉ እሱ ጉባኤው ላይ ተናግረዋል እና እኔም ለቫቲካን ሬዲዮና ለቫቲካን ጉባኤ ለቫቲካን ሬዲዮ ሰራተኞች በሙሉ ትልቅ አክብሮት አለኝ። እግዚአብሔር ይስጥልኝ።